ጤና ይስጥልኝ መስፖርት በኮም ልርዳዎት?
አሁን ደውዬ ነበር ይቅርታ።
እሺ
እና wallet ኡ ክፍት ሆኗል እኮ አሁን እያየሁት ነው ዋሌቱን
ቲኤፍ ነህ?
እ TF የሚለው ነው?
ቲኤፍ
አይ ዋሌቶት ብሎክ ነው የሚያሳየው። balance ምልክት ላይ የሆነ ዜሮ ብሎ የሆነች ነገር ምልክት አለች አይደለ?
አረ ሰላሳ ብር እያሳየኝ አርባ አንድ ብር ነው ሰላሳ ብር እያሳየኝ ነው እዚህ ከኔ ላይ ደግሞ ማለት ነው
አሁን እኛ ለእኛ የላኩልን አሁን ከአራት ሰዓት- የዛኔ የዛኔ እንትን ነበረ አሁን ልላኩ- ልላክላችሁ
አሁን ከአሁን ከአስር ደቂቃ በፊት block አዎ።
ሆኖ መጣ።
አሁን ክፍት ነው
እስቲ ይላኩልን።
ልላ- ልላከው ነው ወይስ refresh ያድርጉትና ይላኩልን።
እኮ አሁን ክፍት ነው አይቼው ነው አሁን መልሼ የደወልኩት ማለት ነው እሺ እኮ ሪፍሬሽ ያድርጉትና ይላኩልን።
እም፣ እሺ